ሄሎ ሄሎ ሄሎ ጤና ይስጥልኝ። ገቢዎች ነው
እ ገቢዎች አአ
እ፣ ተማሪ።
የኦፊሳቸው ማግኘት እንችላለን እንዴ? እንትን ተልኮልን ነበር ደብዳቤ።
ከየት ነው የተላከላችሁ? ከዚህ?
አዎ ለሳሜት ፔልሲ ነኝ አይ ይሄ ገቢዎች አይደለም፣ ማ መርሐባ ባስ ነው።
ነው እንዴ?
አዎ
እሺ፣ ከእነሱ ስልኩን እኮ አግኝቼ ነው። እሺ፣
እሺ።
መርሐባ አባ